ጤና ይስጥልኝ አፍቤ ማሪሴ ባኮ ምን ልርዳዎት? ሰማዎታል?
ሄሎ ሄሎ
አላ- ላሉ ይነበኛችን ሄሎ
እየተሰማን ነው። ምን ልርዳዎት?
አ- ሄሎ
የእኛ ድምፅ ይሰማዎታል?
አ- አዎ እሺ ምን ልርዳዎት?
የቴሌብር ላከን ነው የምንፈልገው። የት- የት እንደ- እንደገባ የት ገባች?
እሺ ቴሌ- ስለዚህ ቴሌ ብሩ ላይ አልገባም፣ ብሩ message ም አልደረሰውትም።
አዎ ስለዚህ መጀመሪያ ብሩን ለማውጣት የሞከሩበት የ betting site አለ አይደለ?
አዎ ከሱ ላይ ገብተው ከ transaction history ውስጥ screenshot አንስተው ይላኩልን።
ሀብት- ሜሴጅ ከላክኩት እሰይ። እንደ ስክሪንሾት ከላክኩት ነው ሰው
تيلي كان متيلي عجاز وانتقل على الدواتم ሌላ ቴሌግራም ነው ሰው ትቀር በር ላይ ያሉ ደንበኛ
تيلي كلام
በር ላይ ያሉ ደንበኛ ናቸው።
اه
እሺ ቤቲንጉን የተጫወቱበት ሳይት ምን ነበረ ስሙ?
لمبر في اول مره
ሰማዎታል?
لمبر كوزا
መስመር ላይ ያሉ
سيستر اه ሰማዎታል? ደንበኛችን
كنت تعرفها